hello hello ጤና ይስጥልኝ ቤተሰቤት ሰላም ነው?
እሺ ምን ልርዳ ከሐዋሳ ነው የምደውለው። ሐምራዊ አርባ አራት አሀ
deactivate ይላል እንትን ስለው ስሞክረው።
አ- ሐምራዊ አርባ- አርባ አራት ነው ያልከኝ ከሐዋሳ አዎ አዎ፣ ሐርማ- ሐምራዊ አርባ አራት እሺ ምን እሱ እንዲስተካከልል ነው እንዲስተካከልኝ ነበረ።
ሙሉ ካሸሮቹ ናቸው እንትን ያሉት cashier one deactivate ይላል፣ cashier locked out ይላል።
እሺ በቃ check እናደርገዋለን እሺ እሺ